አለ hello አቤት ጤና ይስጥልኝ ከአዲስ ቤት ነው የምደውልልህ።
እሺ
screenshot አድርገህ ልትልክልኝ ትችላለህ? እያንዳንዱ transaction ኦችን አስራ አምስት ሺህ ብር አግኝቼልሃለሁ በ- ከ- በአንደኛው ወር ላይ ማለት ነው በሀያ አምስት አዎ እሱ አሁን ገብቶልሃል። ሌላውን ግን ሊያሳየኝ አይች- አልቻለም። time out እያለ ስለሆነ specific date ኡን እንዳውቀው screenshot አድርገህ ላክልኝና ሁሉንም check አደርግልሃለሁ።
እሺ በቴሌ ብር ላክሽልኝ
እ፣ ወደ አዘዝክበት ነው የገባው። ወደ ምን ነበር ያዘዝከው?
እ፣ እስቲ ያዘዝኩትን check አድርጊልኝ በእናትሽ ከይቅርታ ጋር።
screenshot አድርገህ ላክልኝና check አደርግልሃለሁ።
በ- አሁን time out እያለ ነው እያሳየኝ አይደለም።
ቴሌግራም በምን ልላክልሽ የፓስ- የእንትን ዋትሳፕ ትጠቀማለህ?
በዋትሳፕ አልጠቀምም ቴሌግራም እሺ፣ ወይም ቴሌግራም ላይ ላክልን፣ ችግር የለውም። ቁጥር ልስትና ዜሮ ዘጠኝ ዘጠና አምስት
እሺ አንዴ ዘ- ዘጠና አምስት ሰላሳ አንድ እ፣ ሰባ አንድ ሰላሳ አንድ ሰባ አንድ ሰላሳ አንድ እሺ አዎ፣ ራሄል ብለህ ላክልኝና ራሴ check አደርግልሃለሁ፣ ችግር የለውም። ግን screenshot ኡን ያስፈልገኛል፣ እሺ፣ ቀኑን እንድለይበት።
እሺ ሁሉንም እልክልሻለሁ እሺ፣ እሺ፣ መልካም